hello እንዴት ዋልሽ? የአሁኑ እሁድ stand-up comedy ነበረ ያሽ?
አዎ አለ። እሁድ ሳይሆን ቅዳሜ።
ቅዳሜ አስራ አንድ ሰዓት ነው።
አዎ አዎ።
ሁለተኛ ዙር አይኖረውም? ሰዓቱ ወደዚህ ቀረብ ያለ ያልመሸ ሁለተኛ ዙር አሁን ባለምት schedule እዛ ነው ያለ፣ በዛ ሰዓት ነው ያለ።
okay። ለቀጣይ የታሰበ ነገር የለም አሁን ባለ መረጃ የለም።
ማለት specific ባይሆንም እኮ ግን የሆነ ወደፊት ይኖራል አይደለ?
አዎ ይኖረናል። ግን ያሁኑ ለዚህ ነው ደግሞ ለአጭር ነው፣ አንድ ሰዓት ከምናምን ናት።
okay። የአሁኑ ቅዳሜ ነው።
አዎ ቅዳሜ ኢንተርኮንቲኔንታል ወይም አዲሱ
ኢንተር ኢንተርኮንቲኔንታል ማለት ደግሞ ኢንተር Luxury ማለት ነው።
አዎ እዛው ማለት
ይህ በእናትሽ የሰዓቱ ገፋ አለብን። ለዛ እኮ ነው። በቃ እሺ፣ አመሰግናለሁማ።